ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ደውዬ ተቋርጦብኝ ነው አሁን እሺ
video editing መመዝገብ ፈልጌ ነበር።
እሺ፣ ቦታው የት ነው? Hello፣
Hello ቦታው የት ነው?
መገናኛ ክላሱ የሚሰጠው መገናኛ ነው። ለአንድ ወር ያክል በሳምንት ደግሞ ለአምስት ቀን ያክል
እሺ፣ ማታ ከስንት ሰዓት ላይ ነው ያለው? ከአስር ሰዓት በኋላ ከስንት ሰዓት እስከ ስንት ሰዓት ነው ያለው?
ከአስራ አንድ እስከ አንድ
okay፣ ብሩ ስንት ነው?
አስራ ሁለት ሺህ ብር እሺ፣ ቢሮ የት ነው?
እ፣ አሁን እኔ መመዝገብ እችላለሁ ፈቃደኛ ከሆንሽ።
በስልክ አዎ።
አይ ቢሮ መምጣት ፈልጌ ነበር።
እ፣ ምዝገባው በስልክ ነው።
እሺ፣ መልሼ እደውላለሁ። አመሰግናለሁ።